ሄሎ
ሄሎ ሰላም ነው።
ሰላም
ቀደም post አድርጋችሁ አይተን ነበር። የሆነ ሎንግ ቤዝ ምን ሎንግ ቤዝ መኪና ሎንግ ቤዝ አ ስንት ሞዴል?
2019 የሚል ሁለት ሺ አስራ ዘጠኝ 2009 2009 2009 ሁለት ሺ ዘጠኝ እስቲ ቁጥር ልስጥህና check አድርገው።
እሺ ቁጥር መኪናው ከግቢ ስለወጣ ዜሮ ዘጠኝ አስራ አንድ 0911 ሀያ ስድስት
26 ዜሮ ዘጠኝ ዘጠና 0990 አዎ
እሺ እዚህ ላይ ደውለን check እናድርግ።
አዎ አዎ
እሺ እሺ፣ thank you።
አዎ